hello ጤና ይስጥልኝ። ጉዳይ አልማዝ እባላለሁ።
ሰላም እንዴት ነህ? electrician ፈልጌ ነበር።
እሺ ማን በል ሙሉ ስም?
አማኑኤል አማኑኤል ማ?
ተስፋዬ
እሺ ከዚህ ቀደም ጉዳዮን ተጠቅመው ያውቃሉ?
እናቀ የመጀመሪያችን እሺ ስለ ጉዳይ ከየት ሰሙ?
ሬዲዮ ላይ መሰለኝ።
እሺ ጉዳዮን ስራና ሰራተኛ የሚያገናኝ አገልግሎት ነው። ለቤት ውስጥ ስራዎች በአቅራቢያ የሚገኙ ብቃት ያላቸውና ማንነታቸው የተረጋገጠ ባለሙያዎችን የሚያገናኘው። እ፣ ስለዚህ አዎ፣ ኤሌክትሪክ አውቄያለሁ።
ብልሽቱ ምንድን ነው? ኤሌክትሪኩ ኤሌክትሪክ እ፣ የተወሰነ አምፖሎች እ፣ በ- እ፣ እንትን ብልጭ ብልጭ እያሉ የሚያስቸግሩ አሉ።
እሺ ባላታቸው ምናምን የሚቀየር ለመኖሪያ ነው
አይደለም የቢሮ ነው።
ለቢሮ? እሺ እና ሶኬቶች ደግሞ የማይሰሩ አሉ። እነሱን እንዲያስተካክል ነው።
እሺ ስለዚህ ይሄንን በቃ የሚሰራ የሆነ ዋጋ ባለሙያ ነው የሚያወጣው?
የሚፈልጉት።
ዋጋ የሚያወጣው አይቶ ነው አዎ መጥቶ ባለሙያ ክህሎት አለው። ከዛ መጥቶ አይቶት እ፣ ስራ ከመጀመሩ በፊት ይነጋገራሉ። እ፣ የባለሙያ ጥያቄ ላኪ- ለማስተናገድ የአገልግሎት ክፍያ መቶ ብር ብቻ የሚከፍሉ ይሆናል። ክፍያ የሚፈጽሙበት የባንክ መረጃ እና ስለ ጉዳይ ውስን ዋስትና የሚያስረዳ ሰነድ በ SMS እንልክሎታለን።
ላኪ።
እንደፈጸሙ screenshot ኡን በቴሌግራም ሲልኩልን ባለሙያውን እንልክሎታለን።
እሽ ቶሎ በይ እሺ ምናምን።
እ፣ ጥያቄ ሀያ ካለ ሁለት የተመደበ አካባቢ ነው ያለ ነው ጌታሁን በሻ ጋር እዛው እሺ ሀያ ሁለት electrician። አዎ፣ ሀያ ሁለት ምኑ ጋር
ጌታሁን በሻ ጌታሁን በሻ። እሺ አዎ፣ በዚህ ስልክ ነው አይደለም የሚገኙት?
አዎ፣ አዎ።
እሺ እ፣ አመሰግናለሁ። ጉዳዮን ስለመረጡ እናመሰግናለን። መልካም ቀን።